tinha raspera, ele tinha bakuma
ኦኬ እንትን ዲፖዚት ያረኩ ብር ነበር አልገባልኝም። ነው
እሺ፣ አመልክተው ነበረ?
አላመለኩትም።
እሺ፣ ደንበኛችን ሙሉ ስሞትን ይንገሩኝ።
ዋሪቅ አህመድ ሙሳ
ማን አሉኝ?
ዋሪቅ አህመድ ሙሳ
እሺ፣ ደንበኛችን በዚህ ቁጥር ነው የሚመዘገቡት?
አ አ ቴሌ ብርን በዚህ ቁጥር ነው የሚጠቀሙት?
አይ ከ- ከሲቢ ብር ነበር እኮ እሺ እሺ፣ ደንበኛችን ግብይቱን ከየት ወዴት ነበር ያደረጉት?
ከሲቢ ብር ወደ ቴክስ ቢት
ወዴት?
ቴክስ ቢት ቴክስ ቢት
ቱ ኤክስ ቤት። እሺ እሺ፣ ደንበኛችን ይሄ ችግር የተፈጠረው መች ነበር?
ምንም አልነበረም። ከዛ በፊትም withdraw ያረኩት ብር አልገባልኝም። ታውቂያለሽ?
withdraw አድርገው ነበረ አመልክተዋል። ለ withdraw
እሱንም ማድረግ አላመለኩ እንደተቸገሩ አላመለኩትም። እሱንም
እሺ፣ እሱንም አንድ ላይ አድርጌ ልመዝግብሎት። እሺ፣ ከቶኤክስ ቤት ወደ ከሲቢ ብር ወደ ቶኤክስ ቤት ሊያስተላልፉት የነበረው የገንዘብ መጠን ይነግሩኛል?
እ እንትን deposit ያረኩት ሶስት እሺ።
መቶ ብር ሶስት ሶስት መቶ መቶ ብር።
ብር ነው።
እሺ እሺ ደንበኛችን withdraw ማድረግ የፈለጉትን ደግሞ ይንገሩኝ።
withdraw ማድረግ የፈለጉት አንድ ሺ አስር ብር ነበር። ታውቂያለሽ?
አንድ ሺ አስር ብር ይህም ከቶ ኤክስ ቤት ነው።
እ ይሄ ወደ ሲቢ ብር ነበር። ከኤክስ ቢት ወደ ሲቢ ብር
ቴክስ ቤት አይደል?
አ
እሺ መች ነው ይሄ ችግር የተፈጠረው? withdraw ማድረግ የፈለጉት መች ነበር?
አይ ሌላ የለም። ያው ወደ account እንዲመለስልኝ ነበር የፈለኩት።
የተቆራረጠ ነው ደንበኛችን። ምን አሉኝ?
አይ ሌላ ችግርማ የለም፣ ግን ወደ account ኡ እንዲገባልኝ ነበር የፈለኩት።
እሺ እሺ፣ ደንበኛችን አሁን በምነግሩት እ፣ ወደ ቴሌግራም channel ኣችን screenshot አንስተው ይላኩልን።
ምን ምን
አሁን በምነግሩት ስልክ ቁጥር ወደ ቴሌግራም channel ኣችን screenshot አንስተው ይላኩልን።
ምን ውስዶ ያደረኩት ነው ወይስ deposit ያደረኩት?
withdraw ም deposit ም ስለሆነ የተቸገሩት እ፣ ከሲቢ ብር የተላኩሉትን መልእክት withdraw ማድረግ የፈለጉትን ደግሞ ከቶኤክስ ቤት website ላይ ከ transaction history ውስጥ ገብተው
የ withdraw ማ ጭራሽ message አልገባልኝም። ታውቂያለሽ?
እ፣ message ኡ ሳይሆን successful ይሎታል አደለ? withdraw አድርገዋል ተቆርጦቦታል፣ ግን አልገቡሎትም።
አ
ስለዚህ ያንን ከ website ኣቸው ከቶኤክስ ቤት
እሺ screenshot አንስተው ይላኩልን successful የሚለውን
እሺ deposit ኡን ደግሞ ከሲቢ ብር ያው text ይደርሶታል። ያንን screenshot አንስተው ይላኩልን ቁጥር ላስይዞት።
እሺ
እሺ ዜሮ ዘጠኝ ዘጠና ሁለት
እሺ አስራ ሶስት እሺ ዜሮ አንድ ሀምሳ አምስት
በቃ ዜሮ ዘጠኝ ዘጠና ሁለት አስራ ሶስት ዜሮ አንድ ሀምሳ አምስት okay ዜሮ ዘጠና ሁለት አዎ አስራ ሶስት
ዜሮ አንድ ዜሮ ሀምሳ አንድ አምስት ሀምሳ አምስት ልክ ነው።
እሺ እሺ እሺ ይላኩልን፣ ለሚመለከተው አካል እናስተላልፍሎታለን።
እሺ እሺ አይ እሺ ሌላ የሚረዱት ነገር አለ?
አይ ሌላ የለም በቃ
እሺ ስለደወሉ እናመሰግናለን። ስለ አገልግሎቴ ምንም አይነት አስተያየት ካሉት ከመልክቱ በኋላ ያስቀምጡ። መልካም ምሽት።
እሺ አይ አይ